ሰላም ጤና ይስጥልኝ ሄሎ ሄሎ አቤት
ነጠላ ጫማ ለማዘዝ ፈልጌ ነበረ። ምቾት ያላቸው comfort ያላቸው ጫማዎች ለነፍሰ ጡር የሚሆኑ እሺ
እና ለማዘዝ ፈልጌ ነበር። እስከ ስንት እስከ ስንት ነው ያለሽ ዋጋው?
ቲቪ ላይ እያስተዋወቅናቸው ባለው እ ዋጋ ነው የምንሸጠው ስልሳ ሁለት ሀምሳ አንድ ላይ ፕሮግራሙን እያየሽ ነው አሁን yeah በቃ እያየሽ ከሆነ ትክክለኛውን ወይም ደግሞ የፈለግሽውን የእቃ ኮድ ስልሳ ሁለት ሀምሳ አንድ ላይ text አድርጊልን እኛ ድጋሚ ደውለን information ከአንቺ እንቀበላለን
okay
እሺ እናመሰግናለን መልካም ቀን